Hello? Hello? አቤት አቤት፣ ከዊፕላስ አዎ።
Solution ድርጅት ነበር የምደውልልዎት። ሄሎ ምን አልከኝ? ሄሎ?
ከዊፕላስ Solution ድርጅት ነበር የምደውልልዎት። አከርካሪ ነው ታ Hello አዎ። ይሰማል።
ይሰማል? እሺ ይሰማል።
ከዊፕላስ ድርጅት ነበር የምደውልልዎት። አሽ- ከዊፕላስ ድርጅት ነበር የምደውልልዎት። አሽከርካሪ ነው ታ
አዎ፣
ሄሎ እሺ ይሰማል።
ድርጅታችን በትራንስፖርት እሺ ድርጅታችን በ transportation አገልግሎት ላይ የሚሰራ ሲሆን ለአሽከርካሪዎች የተለየ ጥቅም ይዞ የመጣ ነው እና ምንድነው መነሻው መቶ አምስት ብር ሲሆን በኪሎ ሜትር አስራ ስምንት ብር ነው እናንተ ከምትሞሉት credit ላይ አስር percent ኡን ነው የምንቆርጠው ከቆረጥነው አስር percent ላይ ስድስት percent ብቻ ተጠቅመን አራት percent ኡን ግን ለእናንተ ለአሽከርካሪዎች በጋራ invest የምታደርጉበት ወይም ደግሞ የምትቆጥቡበትን ተቀማጭ ነው የምናደርግላችሁ ከኛ አስር percent ላይ አራት percent ኡ ማለት ነው።
እሺ፣ ሄሎ ይሰማላ እና አዎ፣ ይሰማል፣ ይሰማል።
አዎ፣ ስለዚህ ድርጅታችን ጋር መስራት ከፈለጉ የ WePlus solution provider የሚለውን application ከ Play Store ወይ ከ App እሺ።
Store ላይ በማውረድ መመዝገብና ከኛ ጋር መስራት ይችላሉ።
እሺ፣ አመሰግናለሁ። እሺ፣
ጥያቄ ካሉት ወይም ደግሞ አ- እ፣ በቃ- ፋይሎትን መላክ የሚፈልጉ ከሆነ የቴሌግራም ቁጥር ልስጦት።
እሺ፣ ቁጥሩን ንገረኝ።
እሺ ዜሮ ዘጠኝ ዜሮ ዜሮ
ዜሮ ዘጠኝ ዜሮ ዜሮ
ዜሮ አንድ
ዜሮ አንድ
ስልሳ ስምንት ስልሳ ስምንት ስልሳ ስልሳ ስምንት ስልሳ ስምንት
አስራ ስድስት
አስራ ስምንት
በተጨማሪም ከምንቆር- ከምንቆጥብሎት አራት percent ላይ በማንኛውም ሰዓት ማውጣት ቢፈልጉ ፎመምተው ማውጣት ይችላሉ።
እሺ፣ እሺ።
አመሰግናለሁ።
አመሰግናለሁ።
መልካም ቀን ይሁንልዎት።